ጤና መረጃ ማዕከል እባክዎት ምን እርዳዎት?
እስካሁን እኮ እኔ ነገር አልደረሰኝም። ጅብሪል ነኝ። ሆቴልም የሆቴሉ እሱም ማለት ነው።
እኮ አዎ እንልክልዎታለን ብለንዎታል አይደል?
እ?
እንልክልዎታለን ብለንዎታል አይደል? ትንሽ ትንሽ ቆይተን እንልክልዎታለን። book እያደረግንልዎት ነው።
አዎ እስቲ አይ አሁን ልገባ ስለሆነ ሁለት ሰዓት ላይ ነው የምገባው። እናንተ ስንት ሰዓት ነው የምትወጡ አሁን ከስራ?
እኛ እስከ ሁለት ሰዓት ድረስ አለን።
በቃ አስራ ሁለት ሰዓት ሊሆን ነው። ቶሎ book አድርጉ።
እኮ እሺ book እያደረግንልዎት ነው። ትንሽ አስቸጋሪ ስለሆነ ነው book አድርገን እንልክልዎታለን።
አዎ እኮ ያለበለዛ ማለፍ አልችልማ።
እሺ እሱን እናውቃለን። ስለዚህ እንልክልዎታለን። ትንሽ ብቻ ይጠብቁን።
እሺ በቃ እሺ።
እሺ እናመሰግናለን። መልካም ቀን